ሄሎ ሰላም ጤና ይስጥልን እንዴት ነሽ?
ሄሎ አቤት አቤት።
እ ሰላም ነው ሲስተር እግዚአብሔር ይመስገን ሰላም ነው።
አለ ምን የምፈልገው ማለት ነው እሺ
የማታጫውቱት እሺ
ማታ አንድ ብቻው ልብስ አድርግ ሊቨርፑል
ምን አልከኝ?
ማታ ማታ ታ- ጫውቶቹ ማለት ነው ምኖቹ?
የማታ game እሺ
ሁሉም ሁሉም አሸነፍኩ።
እስቲ እኮ ያሸነፍክበትን screenshot አድርገህ ላክልን ቴሌግራም ላይ።
ፈለግቻለሁ አሁን ምን አልከኝ?
ከዛ አንድ ጫወታ lose ያደርገ ማለት ነው።
እሺ በፊት እንደ ድሮ ቢራ አይመለስም።
total odd ኡ ስንት ነው?
እ- እሑዱ total odd ኡ ስንት ነው? ወይ cashier total odd ኡ odd ኡ?
ንገረኝ እስቲ
ከዛ እሺ ንገረኝ።
አስራ አንድ ዘጠና አንድ አስራ አራት ስልሳ ዘጠኝ
ገብቶልሃል እኮ ሰማንያ ብር።
ሰማንያ ብር።
አዎ አሁን ገብቶልሃል። እሺ እሺ እሺ፣ በጣም እናመሰግናለሽ።
ችግር የለውም። እሺ እ